ትካሄ ሀሳቤን በዝርዝር እንዴት ልግለጽልሽ ሀሳቤን በዝርዝር ሩቅ ስለሆነ አሄቴ አሄቴ ያለሽበት ሀገር ሩቅ ስለሆነ ውይ ውይ ውይ ውይ ያለሽበት ሀገር አልቻልኩም ለመኖር በፍቅርሽ ታስሬ መቼ ትመጫለሽ ነገ ወይስ ዛሬ በአይነ ህሊናዬ እያየሁ ሰወትር አጣዊ መድኃኔ ከማዘን በስተቀር እንዴት ልግለጽልሽ ውይ ውይ ውይ ውይ ሐሳቤን በዝርዝር እንዴት ልግለጽልሽ ሐሳቤን በዝርዝር ሩቅ ስለሆነ አጌ አጌ ያለሽበት ሀገር ሩቅ ስለሆነ ያለሽበት ሀገር ትዝታሽ ብቻ ነው ሁሌ የሚጠይቀኝ ምን ነው አንቺን መተሽ ትዝታሽ ቢለቀኝ አንቺን በማጣቴ ተጎዳሁ በፍቅርሽ ካለሽበት ቦታ ምላሽ ስጪኝ ባክሽ እንዴት ልግለጽልሽ አሄሄ አሄሄ ሐሳቤን በዝርዝር እንዴት ልግለጽልሽ ሆይ ሆይ ሆይ ሆይ ሐሳቤን በዝርዝር ሩቅ ስለሆነ ያለሽበት አገር ሩቅ ስለሆነ አሂሂ አሂሂ ያለሽበት አገር አውርታም አልጠግባት የማትባል በቃ ታዲያ እንዴት ልቻለው እሷ ከኔ ርቃ ብጣራ ሰማችም የለችም ወይ ባገር ካያችሁ ንገሯት ጎዳኝ የሩቅ ፍቅር እንዴት ልግለጽልሽ አሄሄ አሄሄ ሐሳቤን በዝርዝር እንዴት ልግለጽልሽ ሁይ ሁይ ሁይ ሁይ ሐሳቤን በዝርዝር ሩቅ ስለሆነ ያለሽበት ሀገር ሩቅ ስለሆነ አሂሂ አሂሂ ያለሽበት ሀገር ሐሳቤን በዝርዝር እንዴት ልግለጽልሽ ይሁን ይሁን ይሁን ሐሳቤን በዝርዝር ሩቅ ስለሆነ ያለሽበት ሀገር ሩቅ ስለሆነ ያለሽበት ሀገር ትዝታሽ ብቻ ነው ሁሌም ይጠይቀኝ ምን ነው አንቺ መተሽ ትዝታሽ ቢለቀኝ አንቺን በማጣቴ ተጎዳው በፍቅርሽ ካለሽበት ቦታ ምላሽ ስጪኝ ባክሽ እንዴት ልግለጽልሽ ሐሳቤን በዝርዝር እንዴት ልግለጽልሽ ሐሳቤን በዝርዝር ሩቅ ስለሆነ ወይ ወይ ያለሽበት አገር ሩቅ ስለሆነ ያለሽበት አገር